ሰው ስቸገር በዓለም ከሰው ጠኔ የበረታ ረሃብ የለም። እኔ ስትጋ ሰው ጠምቶኝ ፍለጋ ሄጄ የልቤ መሻት ተረድቶ ከላይ ወዳጄ ለእኔ ያላትን ጠብቆ ለእኔ ችሮኛል። ጽዋ የሞላ ተመስገን የምር አይቶኛል። እኔ ስተጋ ሰው ጠምቶኝ ፍለጋ ሄጄ የልቤ መሻት ተረድቶ ከላይ ወዳጄ